ጤና ይስጥልኝ ጠብታ አምቡላንስ።
ደህና ዋልሽ?
እግዚአብሔር ይመስገን።
አንድ ታካሚ ከጴጥሮስ specialized ወደ ተክለ ሃይማኖት ሆስፒታል
እሺ ይህ መሄድ ነው እና ኦክሲጅን roughly እንትን ልትነግሪኝ ትችያለሽ?
ከጴጥሮስ ወዴት ነበር ያለ? የት?
ከጴጥሮስ ስፔሻላይዝድ እህ ወደ ተክለ ሃይማኖት አጠቃላይ ሆስፒታል
ሶስት ሺ ሶስት መቶ ብር price ኣችን።
ኦክሲጅን ያለው ማለት ነው።
አዎ ኦክሲጅንም ባለሙያም ሁሉም ሙሉ የሆነ አምቡላንስ።
ባለሙያም ያለው አዎ ልደውልሽ ላናግራቸውና እሺ thank you